Hello. Hello.
Hello
ወይ እሺ።
በሰላሳ ነው አባ።
ምንድን ነው የሆነብህ?
አይ አሁን ደውዬልህ ነበር። deposit አድርጌ ብሩ አልመጣም ያልኩህ ልጅ
okay ቀኑን እሺ፣ እሺ በደወሉበት ስልክ ነበር አይደል? ቴሌቪዥን ቤት?
በ- በሰላሳ አዎ፣ በዚህ ነው። አረ አስራ ሶስት ቤት አለ ይሄ?
በሰላሳ ነበር ያደረጉት።
አዎ፣ በሰላሳ አ በሰላሳ ግን አይቼው ነበር እኮ የለም ነበር።
እኮ ሌላ በሰላሳ ስልክ ነው።
አሉት እንደ ቤስት ቤት
አዎ፣ ሌላ ቁጥር አሉት።
አዎ። ሌላ ቁጥር አለኝ ግን በዚህኛው ነው የምጠቀመው። በዚህኛው ነው እንትን ያለው።
እስኪ እሺ እንየውና በሰላሳ አዎ።
ምናልባት በዛ አድርገውት እንዳይሆኑ
በዛ አያረጉትማ። ቴሌብር የምጠቀመው በዚህ ነው። በዛኛው የምጠቀማለሁ ግን እኔ deposit ያረኩ በዚህኛው ነው።
አምስት መቶ ነው አይደል ያሉኝ?
አዎ አምስት መቶ ነው።
deposit ነው withdraw ነው?
deposit ነው ያደረኩት ወደ game ኡ ሎ ከቴሌብር ወደ game ኡ ወስጄ
ወደ game ኡን ያስገቡት።
አዎ አላመጣልኝ።
deposit text ገብቶሎታል አይደለ?
እ?
deposit text ገብቶሎታል።
አዎ ና text ኡን እኮ ልክ ያለው በቴሌግራምም ልክ ያለው እሺ አሁን ቴሌግራም ለጊዜው እየሰራ ስላልሆነ እ፣ አዎ።
ፌስ- ፌስቡካችንን ታውቀዋለህ አይደለ?
እም፣ አላውቀውም። ያው ፈልገዋለሁ ፈጠሩ በቴሌግራም ላይ ታገኘዋለህ፣ እዛ እንትኑ ላይ በ website ኡ ላይ ታገኘዋለሽ። ፌስቡካችን ላይ deposit text አላክልኝ አሁን። እሺ
እሺ